ሄሎ
አቤት።
ሰላም ጤና ይስጥልኝ።
እግዚአብሔር ይመስገን። ደንበኝነት አገልግሎት ላይ ለመውጣት ነበረ።
እሺ ለመጫወት ለመመዝገብ ነው።
ለመውጣት ለመውጣት ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ስድስት ቁጥር
ኮከብ
ዘጠኝ ሰማንያ አምስት ኮከብ ብዬ ስድስት ቁጥር ከዛ መሰላል ነው።
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ስድስት ቁጥር
እሺ
እሺ
እሺ፣ ሰላም ነው።